ሄሎ ሄሎ ሄላ ሄሎ፣ አቢ ለእናተ ስጣት። ቶሎ ስልኩን እያየው ነው።
እስቲ ቆይ ቶሎ በል።
አብ- ምን አልሽኝ? አቤላ ሰማንያ አቤት፣ አቤት።
ሰማንያ ስምንት ላይ እየደወላችሁ ነው። ምን ነበረ?
ሰማንያ ስምንት ሰማንያ አንድ ሰማንያ ስምንት ላይ እየደወላችሁ ነው።
ሶሪ ቅርታ ተሳስቼ ነው።
ስልካችሁ እንዳይዘጋ አትደውሉ እሺ። የድርጅት ስልክ ነው።
እሺ እሺ ቅርታ እሺ